Terry Marcus.
ಹಲೋ ಹಲೋ ತನಸ್ತದೆ ವಯಸ್ಸಲ್ಲಿ سلام من الأردن
انا بقى كيف الجيمبر
ماشي
ها من علي
كيف الجينا برشيك لما ول ولد امريكا أمريكا اه إيش لما تين
لا اكتوبر 11
أكتوبر 11 نالو اه أمريكا من سيتي آه، اريزونا فينيكس من علي فينيكس فينيكس اريزونا اه
ለጃ ብቻ ነው ደርሶ መልስ ميجا بس وان وي ዋን ዌይ ኦክቶበር 11 اه
ለስንት ሰው ነው ها ለስንት ሰው ነው ولا سو ሁለት ታዋቂ اه ولا طاوكي ኦኬ እሺ ኦክቶበር 11 ለአንድ ሰው 67606 ብር ነው።
قطع شيكاغو شيكاغو ነው
እም፣ አዎ በቺካጎ ነው።
ኦኬ የሁለት ሰው 135212 ብር 130 5212 ብር OK 37 37 ማለት ነው
67606 ብር ማለት ለአንድ ሰው OK 37 ሺህ
አዎ እሺ እ፣ መች ነው መቁረጥ እችላለሁ?
ምን አሉ?
መች መቁረጥ እችላለሁ?
አ- አሁንም ይችላሉ።
OK እሺ እንትኑን አ- አ- ፓስ- አ፣ ፓስፖርቱን ስሙን አሁን ተቀብዬ መልሼ ልደውልልህ?
እሺ ይቻላል።
እሺ ወይ ደግሞ እ፣ አ።
የእኛን የቴሌግራም ቁጥር ልስጦትና በሱ በኩል ፓስፖርት ኦኬ።
ላኩልና ከዛ ላይ ያየው book አድርገን አ፣ እንትን ልንጠዋለን።
ይቻላል ይቻላል። ንገ- ንገረኝ እሺ ዜሮ ዘጠኝ አርባ ሁለት
ዜሮ ዘጠኝ አርባ ሁለት አርባ ዘጠኝ አርባ ዘጠኝ ሰባ ስድስት አርባ ስድስት አርባ ዘጠኝ አርባ ዘጠኝ አዎ አርባ ሁለት አርባ ዘጠኝ ሰባ ስድስት አርባ ዘጠኝ
አዎ አርባ ሁለት አርባ ዘጠኝ ሰባ ስድስት አርባ ዘጠኝ አ፣ በቃ በሱ ላይ ፓስፖርት ይላኩልን።
OK።
በፓስፖርት መሰረት book እናደርግላቸዋለን።
አይ እሺ